ጤና ይስጥልን ቤተሰቤት፣ ዮናስ ነው የምንረዳው።
አሁን የደወልኩልህ ልጅ ተቋርጦ ነው እና እሺ፣ አሁን አዎ። አዎ cash out ድሮ ነ- ድሮ ነበር shop ላይ ያለው፣ አሁን completely ቀርቷል። እሺ ኦንላይን ብቻ እና ነው cash out solution ያለው።
ማንም የሚመለከተው ሰው ምናምን የለም እናናግረው ለምንድን ነው የተቋረጠ ብዬ ነው የሚመለከተው ሰው ጋር ነው ህግ ነው።
የደወሉት ደንበኛችን።
እና ህጋችሁ አይደል ለምንድን ነው ብዬ ነው እኮ ቆይቷል በጣም ከቀረ shop ላይ የለም cash out option። cash out ያለው account online ሲጫወቱ ነው።
እና ኮምፒውተሩ ላይ ለምን እንደዛ ይላል cash out ብሎ እኮ ይመጣል የተቆረጠው ትኬት
shop ላይ ነው።
አ
አይ sho- cash- shop ላይ cash out option የለም። እየነገርኩት ነው እኮ shop እ፣ cash out ያለው ኦንላይን ነው።
እንበልሽ እሺ ያስጠላል ግን ቢት ይግዛል
እሺ፣ እናመሰግናለን። መልካም ቀን።
አያ